hello hello hello
አቤት አቤት፣ ሰላም ነው።
ሰላም ጤና ይስጥልኝ።
የቴ- የቴሌውያን ጨዋታ ምናምን የሚለው አይቼ እንዴት አድርገው እንደሚጫወቱ ብዙ አይቼ ብዬ ነው የደወልኩት።
ሶስት ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንዱ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለምዶት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ።
እሺ። ደግሞ በ- በዳ- በዳታ ስልክ የሚሰራ በዳታው ነው ወይስ በማን- በማንኛውም ስልክ መስራት እንችላለን?
በማንኛውም አይነት ስልክ ይሰራል።
እሺ። እና አገልግሎቱስ ምንድን ነው? እንዴት ጌሙ የ- እየተዝናኑ የሚሸለሙበት ጨዋታ ነው። ጌሞችን ሲጫወቱ ላፕቶፕ ስል ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ። game ኦችን መጫወት ነው። ጥያቄና መልሶች አሉ። እድሉን ይሞክራሉ። መርጠው መጫወት።
ነው? እሺ።
እሺ፣ መልካም እድል።